hello hello ወይ ይሰማኛል።
እሺ አርባ ዘጠኝ ስልሳ ሰባት እና አርባ ዘጠኝ ስልሳ ሰባት እና አርባ ዘጠኝ ሰባ አራት አርባ ዘጠኝ ሰባ አራት ምን ሆኑበት?
እንደገና አርባ ዘጠኝ ሰባ ስድስት ሶስቱም
አርባ ዘጠኝ ሰባ ስድስትም
አዎ አርባ ዘ- አርባ ስልሳ ሰባት መጨረሻቸው ልንገርሽ አርባ ዘጠኝ ቤታቸው ነው የሁሉም አንድ ነው ሰባ ስድስት ሰባ እና ስልሳ ሰባት አረ አዎ አዎ አዎ ሰባ ስድስት ሰባ አራት ስልሳ ሰባት pin አቸውን አማይለ አዎ pin አድርጊልኝ እባክሽ ይደረጋሉ ሰባ ብር እየቆጠረ መነሻ አንዳቸው ሰባ ብር አይቆጥርም አንዳቸው ደግሞ እንደዛ የተዛነፉ order ኦች ናቸው እንዴት ለምን እንደዛ እንደሚሆን ታውቃለህ? ሀብቶም
አዎ አሁን ለምሳሌ ስ- የስልሳ ሰባቱ ስንት ቆጠራለህ?
እ፣ ብቻ እስኪ ቆይ dispatcher ዋ መስመር እየገባች ነው hold ትቆይ ሀብቶም የ- የሁለት ሰዓት order አይደለም ሰባ ብር የለውም። የሁለት እ?
ሰዓት order አይደለም።
ችግር የለውም የሁለት በቃ ሰዓት order የሆነው ያ አሮማው
እ?
ወይ ወይ ከቻኖ ልሂድ ከቻኖ ልሂድ ሀብቶም አቤት
እንትን ከቻኖ ላይ order ላስገባልህ ወይ e-commerce መሄድ ኮሜርስ የት ነበር ሜ- ሜክሲኮ
eco eco eco አስገቢው አስገቢው ይግባ ማንኛው order ይግባ የቦሌ
እ? ከየት ነው የምታነሳው? ሀብቶም በቃ ትደውልልሃለች። ዝጋውና አንሳ እሺ። dispatcher ይደውላል።
እሺ እሺ የሚ- pin የሚደር ብቻ pin አድርግልኝ አይልሃለሁ፣ የሚደረገውን አረግልሃለሁ። ችግር የለውም።
እሺ እሺ እሺ እሺ ሀብቶም እሺ አመሰግናለሁ እሺ